hello ጤና ይስጥልን ቤስት ቤት hello አለን አለን ሰላም ነው አለ አለ ሰላም ነው።
እሺ ምን- ምን ነበረ
አዎ የሆነ የሆነ ሁለት ቀን በፊት ሶስት ግን ሶስት መቶ እ ሶስት መቶ ብር ለክቼው ነበረ cash out።
እሺ አንዴ አየር ላይ ጠብቀኝ እሺ እሺ
ሀሚዶ አ ስለ ቆሞ ድምፅ ምን ይማል ልብት ምን ይማል አ
ስንት ብር ነበር?
ሶስት ሶስት መቶ
ሶስት መቶ አ
በዚህ ቁጥር ንገረኝ። የቤስት ቤት ቼክ አድርገለህ።
እ ሰልፍ ዘጠኝ እሺ
አስራ አንድ እሺ ሀምሳ ስምንት እሺ
ሰማንያ ዘጠኝ እሺ ዘጠና አምስት ዘጠና አምስት አ እሺ check እያደረኩ ነው። አንዴ ጠብቀኝ።
እሺ ፈጥፈቱሪም
ሄሎ ሶስት መቶ ነበር።
አ ሶስት መቶ ነበረ እሺ፣ ቼክ እያደረኩት።
አይ ይቅርታ ኮኔክሽን ትንሽ እያስቸገረኝ ስለሆነ ነው። እሺ ትላንት ነበር።
እ ቆል አዲስ አበባ ሳንት ነበር አ ዛሬ አንድ ነው አይደል እንደ December
yeah Novem- November ሰላሳ ነበር።
okay okay።
አ ሰላሳ እስካሁን ሶስት ወር ያለው ነው።
የቆየ ስለሆነ ነው። እሺ የሚያስቸግረው ትንሽ አ ገብቶኛል።
እሺ። ሄሎ ሄሎ አ ይሰማል ሁሉም balanced ነው እኮ እ ምንም pending ላይም ያለ የለም። ችግር የለም።
እ ወደ ቴሌብር ለክቼ ነበረ ቴሌብርም አልገቡም።
አይ ሁሉም ገብቷል። last ሁለት ቀን አ ገብቷል በሙሉ ሶስት መቶ አለ የትናንት አለ
ስንት ሶስት መቶ
ሶስት መቶ ብር ሲጀመር በዚህ ቁጥር የለም። አሁን በነገርከኝ ቁጥር እ ቆየኝ። አንዴ አንዴ ጠብቀኝ። እሺ፣ እሺ ፕሮሰስ እያደረገ ነው።
አዎ ምንድን ነው እኮ ምን ሲሉ ላይ ካታ ምን ሲሉ ላይ ካታ ምን ሲሉ ላይ አማክሲት ነው ሶስት መቶ ብር አንድ ጊዜ ነው።
አዎ አንድ ጊዜ አዎ
አንድ ጊዜ የለም በዚህ አይ ሶስት መቶ ወደ ቴሌ ብር እ፣ እ፣ መቀየር ፈልገ ነበረና አ፣ እዛም አልገባም እዚህም ወጣ
እሺ፣ አንዴ እሺ፣ ጠብቀኝ። አሁን አራት መቶ ሀምሳም ብለህ ነበር አይደል? withdraw አዎ አዎ እሱስ ገብቷል። እሱ
አዎ አዎ ገባ አረም ሶስት ከዛ በኋላ ነው okay okay።
ከዛ በፊት ከዛ በፊት ነው ሶስት መቶ
አ አየሁት፣ አይ
አላገኘሁት።
ከዛ በፊት ነው ከዛ በፊት
መልሼ ልደውልልህ እ?
እ፣ መልሼ ልደውልልህ።
እሺ፣ ቁጥርን እሺ።
ንገረኝና ይህን ራሱን ንገረኝ። በዜሮ ዘጠኝ አስራ አንድ ነው አዎ፣ አስራ አንድ ይሄ አሁን አስራ አንድ ይህን ስልክ ይህን ስልክ እሱ የምትጠቀመው ነው። አዎ፣ አዎ።
ይሄኛውን ንገረኝ።
እሺ፣ አስራ አንድ እሺ ሀምሳ ስምንት okay ይዤዋለሁ። በቃ አብይ ሰማንያ ዘጠኝ ዘጠና አምስት አይደል?
አዎ።
እሺ ደውልላለሁ። እሺ እሺ፣ ደውል።
እሺ